Cielo.
A ver. ሄሎ አቤት፣ ዋሽንግተን ነው የምንርዶት?
ምደውልልሽ አቤት።
ከአቤት ሆስፒታል ነው።
እሺ፣ እሺ ሲቲ ስካን ዊዝ ሲቲ ስካን።
እ
ሄሎ
ይሰማኛል።
ሲቲ ስካን ከሲ ዊዝ ሲቲ ስካን ተፈልጎ ነው።
የምን CT scan? ምን CT scan ነው?
head ነው እ head ነው head
እ brain CT scan brain CT scan።
አዋ hello
አቤት።
CT scan ፈልገን ነበረ አቤት ሆስፒታል።
እሺ፣ አምቡላንስ ልላክላችሁ?
በራሳችሁ መታችሁ ታነሳላችሁ አይደል? እኛ ጋር
አምቡላንስ ነው የምንልክላችሁ።
አምቡላንስ ነው።
አዎ፣
ስንት ነው? ከነ አምቡላንሱ ከነ ወጪ ስንት ነው?
ዋጋው አንድ ነው። አምቡላንስ ጋር አንድ ነው።
እ
ዋጋው ተመሳሳይ ነው፣ አይጨምርም።
እኮ ስለዚህ ላኪልና በቃ አይሻልም?
እሺ፣ CT ላኪልን።
brain CT scan ነው ያልከኝ ያለችኝ አይደለም?
እ አቤት ሆስፒታል። አቤት አቤት።
እሺ፣ ቁጥራችሁ ይሄ ነው።
ይሄ ቁጥራችን ይሄ ነው። ደውል ይለኝ።
በቃ ከአምቡላንስ ቁጥር ይደወልላችኋል።
እሺ አቤት አወቅሽዋል። አቤት ሆስፒታል ይደውልላችኋል። ከአምቡላንስ ክፍል ለሱ ነው የምትነግሩት።